ሰላም ሰላም ጤና ይስጥልኝ። ነብዩ ነኝ ኮላጅ እሺ ነብዩ አመራዊ ዘጠና ስምንት እንትኑን ካሸሩን ካስገባው በኋላ እንደገና መልሰው ደግሞ ኤምባሪ ዳነ
ተልኮልህ ነበረ?
ተልኮልኝ ነበር። አዎ እሺ ከዛ
አስገብቼዋለሁ። አስገብቼ ከሰራ በኋላ ዩዘር ሎክድ አውት አለኝ።
እሺ አምራዊ ስንት ነው ያልከኝ?
ዘጠና ስምንት cashier አንድ unlock አታረጉልኝ?
እሺ ላረግልህ
እየጠበቅኩ ነው። እሺ ቁጭ ብያለሁ።